hello ሰላም ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው።
ሰላም እግዚአብሔር ይመስገን።
እንደና ትላንት create አድርጌ order delivery code ተልኮልኛል እና ግን አልተደወለልኝም።
okay ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ስልሳ ሶስት ስልሳ ሶስት ዜሮ አምስት እሺ
ሰባ ስድስት ሰላሳ ሰባት
ፋጡማ በሚለው አዎ ዛሬ ይወጣልዎታል ይመጣልዎታል።
ዛሬ ይመጣል።
አንተ ተደርጓል። አዎ።
እሺ አቮካዶ ግን አልተላከም። እንትኑ ኮዱ የአቮካዶ እስኪ ያው ከመቼ ነበር የሞላው?
እ
አይ አንድ ላይ ይወጣል። እሱም ተይዘዋል። አንድ driver ነው የያዘው።
ነው።
አዎ እሺ እሺ ማሽ ከቀረቡት መልሰው ላይ ያሳውቁን። ግን እንደወጣ ነው እዚህ የሚያሳየኝ።
እሺ እስከ ስድስት ሰዓት ልጠብቀውና ከዛ መልሼ ልደውል።
እሺ ችግር የለውም ይደውሉልኝ።
እሺ እናመሰግናለን።
እናመሰግናለን።